እባክህ ምን ልርዳው?
ሄሎ ሄሎ፣
እንዴት ነሽ?
እግዚአብሔር ይመስገን።
አለን እንትን አንድ ጥያቄ ነበረች።
እሺ፣ እሺ የእንትን የኬክ display እንደ አጋጣሚ የተወዳደረ ነበር
እሺ፣
እና አሁን እ፣ አንድ የሆነ favor ሰርቶ ነው የሚሆነው ምናለ መሰለሽ አሁን አራት መቶ ሺህ ብር እ፣ የሆነ ሰው display ላይ አስገባ።
ምን ላይ display ው display የኬክ display ዋ አ አ ስለዚህ እሱ ካልወሰደው እ፣ ለሁለተኛ ነው የሚሰጠው ወይስ ድጋሚ ይወጣል?
እ፣ እሱን አሁን ላይ ያለውን ነገር እ፣ እርግጠኛ አይደለሁም እና አጣርቼ እነግሮታለሁ።
እኮ ምን ታደርጊኛለሽ መሰለሽ ምን አለ አሁን ገበያ ላይ ራሱ እንደዛ አይደለም። አሁን ለምሳሌ መቶ ሺህ ብር ያስገቡና አንዱ ያስገባና አንዱ ደግሞ አራት መቶ አስገብቶ አምስት ሺህ ብሩን እ፣ ለመበላት የሚያደርጉት favor አለ አ እና አ አሁን ከገበያው የ በላይ አድርጎ ነው ያስገባው ያ ሰው አ አ ገባሻል። አሁን ገበያ ላይ ወደ ሁለት መቶ ምናምን ሺህ ብር ቢሆን እሱ ያስገባው አራት መቶ ሺህ ብር። ስለዚህ እኛ እ፣ እየተወዳደርን ያለ ነው። እስካሁን ሰዓት እየጠበቅን ነበር። ትናንት ነበር ማለቅ የነበረበት አ ወደ ሰዓት አራዝማችሁታል መሰለኝ። ስለዚህ እንደዚህ አይነት favor ሲሰራ ምንድን ነው የሚደረገው? check አስደርግኝ።
እሺ እሺ